ሄሎ ሄሎ ሄሎ ጤና ይስጥልን።
ሄሎ ሄሎ ሄሎ ጤና ይስጥልን።
አብረ ስጥልኝ አሁን ደውለው ነበር ወደ ክሊኒክ ስቶኖስ።
እ
አሁን ደውለውልን ነበር ወደ ክሊኒክ ስቶኖስ።
ምን አልክ?